hello hello፣ ጤና ይስጥልን።
እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ?
አለን እግዚአብሔር ይመስገን። አባት እ two- two L በዶልፊን
ምን አሉ?
two L መኪና በዶልፊን የህዝብ አለን አባት
እ፣ እ፣ ምን ያህል የሚያዝበትና እስከ ስንት ብር ያልቃል?
ሁለት ሺህ አንድ አለን ሁለት ነጥብ አራት ነው ዋጋው
ስንት ስንት?
ሁለ- ሁለት ሚሊዮን አራት መቶ ሺህ ብር ድርድር በጣም- አለን።
two L two L ነው ምን አሉ? ምን አሉ?
two L ነው ወይ?
አዎ two LT ዶልፊን
በ two L የለም
አለ
በ two L ሁለት ሺህ ሞዴል
ሁለት ሺህ ሞዴሉ two L ነው። hello ሁለት ሺህ አንድ አባት
two LT ው ነው ያልሽኝ አንቺ? two L ኡ ነው
two LT two L ስ
የለንም እሱን
two L የላችሁም?
አዎ
እሺ እደውላለሁ።